የሚያስጠናበት ቤት ነው ይሄን ኮምደር ደው
የቤቲንግ ውጤት ለማወቅ ነበር።
ሸፈናይነት ይቀጥልክ
እሺ፣ ቁጥር ንገርሽ። አስራ ሶስት እሺ፣
ሰማንያ አምስት ሰማንያ አምስት ዜሮ ስምንት ሰማንያ ስድስት ዜሮ ስምንት ሰማንያ ስድስት አስራ ሶስት ሰማንያ አምስት ዜሮ ስምንት ሰማንያ ስድስት ይሄ ሁለት ጨዋታ ነው የወደቀውና ተመላሽ የለውም። ሌላ አለ check ማድረግልህ
አለ ግን ጨዋታ አላለቀም። ንገርሽ እሺ
አስራ ሶስት እሺ
ስልሳ ሁለት እሺ
አርባ አምስት አርባ ዘጠኝ እንዴት ናት?
አስራ ሶስት ስልሳ ሁለት አርባ አምስት አርባ ዘጠኝ ይሄ ሉስ ነው። ሶስት ጨዋታ ነው የወደቀው። ያላለቀ ጨዋታዎች አሉት አይደለ? እስከ አንድ ድረስ እስከ ነገ ድረስ የሚካሄዱ።
እሺ እሺ እሺ። ስለ ደወልክ እናመሰግናለን። መልካም ቀን።
አንድ ንገር።
እሺ እሺ
አስራ ሶስት እሺ።
ሰማንያ አምስት ሰማንያ አምስት ስልሳ ዘጠና ሰባት ስልሳ ዘጠና ሰባት ይህም ሶስት ጨዋታ ነው የወደቀው። እሺ እሺ። መልካም ቀን። እሺ እሺ